ሚራ እያለሽ ነው?
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከጅቡቲ ነበር የምደውልዎት።
እሺ ኦርደር አድርገን መጣይተም ነበሩት አይደል?
አ
እሺ፣ ቅርታ በጣም ጥረት ስላጋጠመን ነው። ለነገ ልንልክ ነበረ።
እ የት ነው የምትልኩት?
ሎኬሽኑ የት ነው ይመጣሉት?
አሁን ነገ አይመቸኝም። እኔ maybe ሰኞ ምናምን ከተደረገ OK፣ እሺ፣ ለሰኞ እና እኔ እንደውም እኮ re- refund አድርጉ ብዬ ነበር ነው በቃ።
refund ይሁን ወይስ ለሰኞ እናድርግሎት?
ምክንያቱም አልደረሰልኝማ በሰዓቱ። አሁን የምፈልግበት time ለምን ከዚህ በፊት አንዱ መጣ ተመሳሳይ ያዘዝኩት አንደኛው ቀረ።
አ፣
ለዛ ነው ስለዚህ refund ከቻላችሁ እናድርግ።
አዎ በቃ እንደዛ አድርጉት።
እሺ፣ ሁለት item ነው አይደል? ሽንኩርት አዎ ሁለት item ሽንኩርትና ቲማቲም ብቻ።
በቃ እሺ፣ ሪፈንድ እናደርጋለን።
በቃ እሺ ችግር የለም። እሺ ቻው